Hello ጤና ይስጥልኝ ዋሽንግተን Medical Center እባክዎ ምን ልርዳዎት?
እንደምን አደርክ?
ሰላም
እንትን ፈልጌ ነበረ የትንፋሽ ሕክምና ምን አሉኝ?
የትንፋሽ ሕክምና ሳል ነበረብኝ እና Okay፣ ቡልቡላ ነው የማገኛቸው special ዶክተሩን ወይስ ቦሌ ነው?
Okay፣ የዋናውን medical reception ስልክ ልስጥሽ እና እነሱን inform አድርጊያቸው።
መልካም እሺ።
Okay 0988 ቆይ አንዴ ይቅርታ።
Okay እሺ
ዜሮ ዘጠኝ ሰማንያ ስምንት 33 ሰላሳ ሶስት 89 89 ሰማንያ ዘጠኝ ሰማንያ ዘጠኝ Yeah እሺ አመሰግናለሁ።
Okay እሺ መልካም እሺ ቀን መልካም ጊዜ። እሺ ቻው።